ይስጥልኝ ከአሪፍ ቤ ነው የምንደውልልዎት። አሁን ደውለው ተቋርጦ ነበር።
አዎ አዎ፣ ተቋርጦ ነበር። በቴሌግራም ልኬ ነበር።
እሺ ደንበኛችን ማን በሚል ስም ነው የላኩልን?
የቴሌግራሙ አዎ
የቴሌግራሙን ሀብቶም ነው የሚለው ቴሌግራም
እሺ ዘጠና አምስት ብር የሚሆነው ከሁሉ ስፖርት የተላከ ስፖርት አዎ፣ ዘጠና አምስት ብር ብሎ ከዛ በቴሌ ብር ተወስደዋል።
እሺ ደንበኛችን እሺ ስለዚህ ከቴሌ ብሩ የተቀነሰበትን ነው የሚልኩልን። እዚህ betting ኡ ላይ ያለውን ሳይሆን deposit ስለሆነ ቴሌ ብር ዘጠና አምስት ብር መቀነሱ የሚገልጽ text message ልኮሎት የለ የዛን በ screenshot አድርገው እሱ message ኡን ይላኩልን።
እሺ አሁን በቴሌግራሙ በዛ አዎ፣ በአሁኑ ቴሌግራም ቁጥር ግን ከሁሉ ስፖርት ላይ ሳይሆን ከ message ኡ ላይ አንሱት screenshot ኡ።
እሺ እልካለሁ።
እሺ